Hello ወይ ሰላም ጤና ይስጥልን። Best Bet አዎ፣ ሰላም ነው።
አለን ምን ልርዳ?
አሸንፌ ማለት ነው ኦንላይን ነው።
እሺ
ከዛ withdraw አደረኩት። ከእንትኑ ላይ ቀንሷል፣ እዚህ አካውንቱ ላይ saving ላይ ደግሞ የለም።
እሺ ቆይ ጠብቀኝ አንዴ።
እሺ ወይ Hello አቤት።
አቤት
እሺ ምን ልርዳ?
አሸንፌ ኦንላይን ነበር።
እሺ እሺ
ከዛ withdraw አድርጌው ከዚህ ከእንትኑ ላይ ቀንሷል። ከቤት ከአካውንት ላይ ልጅ ላይ እሺ አዎ፣
አልገባልህም? withdraw ያረክበት ላይ አዎ፣ እዛ ላይ ደግሞ አልገባም።
እሺ Best Bet ቁጥርህን አንዴ ትነግረኛለህ?
አስራ ስምንት ስልክ ነው ወይስ አ Best Bet ቁጥርህን ዜሮ ዘጠኝ አስራ ስምንት እሺ ሰላሳ አምስት እሺ ሰማንያ ስምንት እሺ አስራ አራት
ስንት ብር ነበር?
withdraw ያደረኩት ሀያ አምስት አዎ።
ሺህ- ሀያ አምስት ሺህ አምስት መቶ
okay እሺ በቻፓ ነው withdraw ያረከው ዜሮ ዘጠኝ አስራ ስምንት ሰላሳ አምስት ሰማንያ ስምንት አስራ አራት አዎ መላሽ አበባ አይደለ?
አዎ በትክክል እሺ እሺ confirm አድርጌላለሁ። ትንሽ ቆይታ ሞክረው።
እሺ thank you እሺ መልካም ቀን።